hello hello ጤና ይስጥልኝ። ምን አይነት ሰላም መረጃ ልስጥዎት?
የምትነፈር ለፓስፖርት እድሳት
okay እሺ። እና- እ፣ ቀጠሮ አስይዘዋል?
አልያዝኩኝም። አይ ገና መጀመሪያ እንዴት ነው የማደርገው ብዬ ነው።
እሺ። እ፣ apply የሚያደርጉበትን website ልንገሮት።
website ኡ ላይ እንኳን እምቢ ብሎኛል። ቀጥታ ይሆናል ማለት ነው እዛው አዎ፣ ሄዶ መጀመሪያ አዎ፣ apply ማድረግ አለቦት። ቀጠሮ ማድረግ አለቦት website ላይ
እ፣ እሺ ንገ